ሄሎ ሄሎ ጤና ይስጥልኝ።
አሁን ይሰማል?
ከችፕችፕ ነበር እሺ።
ሽንኩርት order አድርገው ነበር የሚመጣ
አዎ ግን ዌራ ውጥረት አልቻልንም እና በምላሽ ነው የምናደርገው።
እ፣
platform ዌራ- ላይ አድርገው እንደ አዲስ order ያድርጉ።
እሺ
እሺ